ሰላም ጤና ይስጥልን ቤተሰቤ
አንድ team ጥሎ የነበረ ቦነስ ፈልጌ free
እሺ በምንድን ነው ኦንላይን ላይ ነው በወረቀት ነው የቆረጥከው በወረቀት ላይ ነው። cashier ኮዱ ልንገርሽ
እሺ እሺ
አንድ ዜሮ ሁለት
እሺ አንዴ አንድ ዜሮ ሁለት አስራ ስምንት አስራ ስምንት አርባ አራት ሰባት
እሺ እ እንትን ቀንዴ፣ አንድ ጨዋታ ያልታረማለሁ check ላድርገውና
የተራዘመ ነው።
still ያው አዎ postponed የሆነ ነው ሀያ አራት ሰዓት እስኪሞላው ጠብቅና ይታረምልሃል።
እሺ፣ እሺ እሺ እናመሰግናለን።
እሺ፣ እሺ።
እሺ እሺ